ቤት አረግ ነኝ።
ጤና ይስጥልኝ ብሩ ነኝ።
እሺ
ቤት ቤት ብር ሳዘዋውር ብሯ አስቀረብኝ።
withdraw አድርገህ withdraw አድርገህ ነው ወደ አረ- ምንድን ነው ወደ ምንድን ነው የላከው?
አስገብቼ ነው ወደ account ከቴሌ ብር ወደ account አስገብቼ እምቢ አለኝ።
ወደ ወደ ቤት ቤት ማለት ነው ያስገባኸው።
አይ እሺ ስለዚህ ያስገባበትን ቴሌግራም ላይ screenshot አድርገህ ላክልን።
ልክላቸው ነበረ ግን በጣም ይ- ይቆያሉ አይመልሱልንም።
እሺ ቴሌግራም ላይ እ፣ ስምን ትነግረኛለህ?
አ፣ የቴሌግራም ነው የቤት አዎ፣ ቤት የቴሌግራም የቴሌግራም የቴሌግራም ስምህን አዎ፣
አ፣ ሽኩር ሙሰማ ሽኩር SH ነው።
አዎ ሽ- ወይ ስልክ ቁጥሩ ልንገርሽ አዎ ንገረኝ። ዜሮ ዘጠኝ የቴሌግራሙን ማለት ነው።
ስልሳ ስምንት ስልሳ ስምንት ስልሳ ስምንት ስልሳ ስምንት ዘጠና ስድስት ሀያ ሁለት
ዘጠና ስድስት ሀያ ሁለት ሽኩር ሙሰማ። እሺ በእናታችሁ ጨዋታ ሊጀምርብኝ ነው።
የት አለ? ልካህልናል? okay አዎ ልካህል አይደለ?
አዎ
ሳ- በሳንቲም በኩል ነው አይደል? ከስር ያለውን አዎ።
text ነው አይደል?
አዎ አዎ
እሺ እሺ፣ አሳውቅልሃለሁ። አሁን ይገባልሃል።
አይ እሺ መልካም ቀን።
thank you